ጤና ይስጥልኝ ቻፓ።
ሄሎ
አቤት
ብር ተሰልሰለ ቻምቦ ቻምቦ ብር ተሰልሰለ ስምንት መቶ
ዲፖዚት ነው ውዝድሮ
አዋ ዲፖዚት ነው ወይስ ውዝድሮ?
ስፖርት ቻምቦ
ዲፖዚት ነው። ዲፖዚት ሲያደርጉ ከሆነ ትራንዛክሽን ሜሴጅ ስልክ ልስጦትና ቻምቦ በሱ ቻምቦ ቻምቦ ቻምቦ
እኮ አንዴ ያዳምጡኝ። ዲፖዚት ቻ- ከሆነ ቴሌግራም ላይ ይላኩልን።
ቴሌግራም ቻምቦ ስፖርት ቻምቦ አዎ ቴሌግራም ላይ ይላኩልኝ። ስልክ ልንገሮት ሌላ
ስልክ ነው ዜሮ ነው።
ዘጠኝ ስልሳ ልንገሮት ነው። ኖ ኖ አንዴ ያዳምጡኝ። አማርኛ በትክክል የሚችል ሰው አለ አጠገቡ? አማርኛ የሚችል ሰው አለ?
አማራ ትናንሽ ነው
አዎ የሚችል ሰው ወይ ያገናኙኝ። አማርኛ የሚችል ሰው ያገናኙኝ።
እሺ
hello